Hello?
Hello ተቋርጦብኝ ነው። እሺ Okay እሺ እሺ ደንበኛችን መዝግቤለታለሁ ለሚመለከተው አካልን አስተላልፌዋለሁ እ በሁለት ሰዓት ውስጥ እ ይደርሳሉ እና በትዕግስት ነው መጠበቅ ያለቦት እሺ እሺ እናቴ።
ግልጽ ነው አዎ አዎ።
ሌላ ምረዳዎት ነገር አለ አይ ሌላ የለም የኔ ውድ።
እሺ ስለ ደወሉ እናመሰግናለን ስለ አገልግሎት ያሉትን ሀሳብና አስተያየት አሁን ከሚሰሙ ድምጽ በኋላ ያስቀምጡ መልካም ጊዜ እሺ አመሰግናለሁ የኔ ውድ። እሺ እሺ እሺ
ከሚሰሙት ድምጽ በኋላ